ጤና ይስጥልኝ። የትንሽ ጥሪ ማዕከል ባክዎ ምን ልርዳዎት?
እ
ጤና ይስጥልኝ። ምን ልርዳዎት?
ዱባይ ለመሄድ ፈልጌ ነበር።
እሺ በምን ነበር ለመሄድ የፈለጉት?
እ?
በምን ነበረ ይሄ challenge ኡን የቲክቶክ challenge አይተው ነው?
አዎ
እሺ ሙሉ ስም ይነግሩኛል?
አዎ ማን ልበል?
ኤቢሲ ደረሰ
ኤቢሲ ደበላ ነው ያለው?
ደረሰ
ተገፋ እ እ እ?
ሄሎ
ሄሎ ይሰማ ኤቢሲ
አዎ